ጤና ይስጥልኝ የጥያቄ ጥሪ ማዕከል እባክዎ ምን- hello እንዴት hello፣ ነህ?
ጤና ይስጥልኝ አቤት ሰላም ነው።
አለ
እ፣ ትኬት office ነው አይደለ?
አዎ ትኬት office ነው ከኮምቦልቻ ወደ አዲስ አበባ ለአርብ ይኖራችሁ ነው ታይልኛለህ?
አድርግልዎት፣ check ላድርግልዎት እሺ።
ለአንድ መንገደኛ ነው አይደል የሚፈልጉት ለአንድ መንገደኛ
ያየውልዎት እሺ በጣም ይቅርታ መስመር ላይ ስላስጠበቅኩት ለአንድ መንገደኛ ጠዋት አራት ሰዓት ተኩል አራት ሰዓት ከሀምሳ አምስት ስምንት ሰዓት ከሀያ አምስት እንዲሁም አስር ሰዓት ከሀያ አምስት አስራ አንድ ተኩልም አለ አም- አምስት ስድስት flight ኦች አሉ ተመሳሳይ ዋጋ ነው ዋጋ ስንት ነው?
ሶስት ሺ ሰባት መቶ ዘጠና ሁለት ብር ሶስት ሺህ ሰባት መቶ ዘጠና ሁለት አዎ፣ ለአንድ መንገደኛ የስንት ሰዓት የሙሉ ሰዓት ሁሉም ሰዓት ተመሳሳይ ነው ነው? እሺ፣ ሁሉም ሰዓት ዋጋው ተመሳሳይ ነው እርስዎ ግን ሰዓት መምረጥ ይችላሉ ጥሩ እሺ፣ እሺ መልሼ ልደውል።
ይችላሉ ሌላ ምራዳዎት አለ እንዴ